ሰላም ጤና ይስጥልን በሽት ቤት ቤቲ ነው የሚረዳው አንድ ተመልካች ቁጥር እንድታይ hello hello አስራ ሶስት cashier ኮድ አንዴ እንድታይ ነው እሺ አስራ ሶስት ሶስት አስራ ሶስት
አምስት
hello አስራ ሶስት ስልሳ አምስት እሺ
አስራ አራት ሀያ ሶስት
ካለም ይሄ እሺ አስራ ሶስት ሀምሳ አምስት እሺ በይልኝ ይቅርታ አስራ ሶስት ሀምሳ አምስት ነው አዎ ሀምሳ አምስት እሺ
አስራ አራት ሀያ ሶስት
አስራ አራት ሀያ ስድስት ሀያ ሶስት ሀያ ሶስት ሀያ ሶስት
ልክ አይደለም ከሸር ኮዱ ልክ አይደለም አስራ ሶስት ሀምሳ አምስት አስራ አራት ሀያ ሶስት አይደለም እንደዛ አይደለም ይኸውልሽ አስራ ሶስት ሀምሳ አምስት አስራ አራት ሀያ ሶስት እኮ አስራ አራት ሀያ ሶስት አዎ አስራ ሶስት ሀምሳ አምስት አስራ አራት ሀያ ሶስት አዎ ልክ አይደለም እያለ ነው አሁንም አዎ እሺ እንደዚህ አድርጊልን ይቅርታ እንዴ እሺ አስራ ሶስት ሰማንያ አምስት መሰለችኝ ያቺ እዚህ ሰማንያ አምስት ሰማንያ አምስት አዎ ሰማንያ አምስት አስራ አራት ሀያ ሶስት
ይቅርታ አስራ ሶስት ሰማንያ አምስት አስራ አራት አሁን ለቀውልሃል check ማድረግ ትችላለህ ግን ትኬቱ ወድቋል ብጫ ተወጥቶብሃል ልባለን አዎ
ይቅርታሽ እናመሰግናለን መልካም እሺ ምን አረጋል በቃ